hello hello አቤት አቤት።
ጤና ይስጥልኝ።
አብሮን ይስጥልን እንዴት ነህ?
እ፣ ጌታሁን ባህር ዳር እሺ ጌታሁን golden rate limit አድርገውብን ነበር።
limit
አ
እሺ ጌታሁን ባህር ዳር ነው ያልከኝ?
አ ባህር ዳር ዋ- አንድ ጎ- ባህር ዳር አንድ እሺ ቆይ አንዴ ጌታሁን ባህር ዳር
አንድ
እሺ ባህር ዳር ያለው ነው?
ባህር ዳር አንድ ነው መሰለኝ። አንድ አ እሺ እሺ
እንትን limit ኡን ከፍ እንዲያደርጉት ጠይቄያቸው ነበር። አላደረጉትም መሰለኝ። እሺ ተደርጓል ብለውኝ ነበረ።
okay እስቲ ምናልባት ስለ ጄ ጌታሁን ባህር ዳር limit ኡን ከፍ አድርጉት ብያችሁ ነበር።
አ ሶስት መቶ ነው አሁን ያለው። አምስት መቶ ሊያደርጉት ነበረ። እሺ ብለውኝ ነበረ።
እሺ እናደርግልሃለን እያለች ነው።
እሺ ትንሽ ሰው ጋር እያጋጨሉ ነው ሲቋረጥ። እሺ